ጤና ይስጥልን ቤት ቤት ቤት ነው የምንረዳው ይሄ
እ hello ወይ ሰላም ጤና ይስጥልን ቤት ቤት
አሁን በ SantimPay withdraw አድርጌ ነበር ብር
እሺ፣ ስንት ብር አምስት ሺህ ብር።
በዚህ ነው የቤት ቤት ስልክ?
አይ ይሄ አይደለም ሰላሳ ስድስት እሺ ሰላሳ ስድስት ስልሳ አንድ እ ሀያ አራት ሰላሳ
እሺ፣ ስንት ስንት ብር አልከኝ?
አምስት ሺህ ብር
እሺ፣ አንድ check ያደረኩልህ።
እሺ
አምስት ሺህ ብር ቴሌብር account ሰላሳ ስድስት ስልሳ አንድ ሀያ አራት ሰላሳ ነው።
አዎ ሰላሳ ስድስት ስልሳ አንድ ሀያ አራት ሰላሳ ሸን confirm አድርጌልሃለሁ ገብቶልሃል። እሺ ችግር አድርገው እሺ አመሰግናለሁ ደውል። እናመሰግናለን። መልካም ቀን።
እሺ